hello hello
hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
አቶ አሉላ ወልደ ስላሴ
አዎ፣ ገብረ ሕይወት አዎ።
ገብረ እሺ፣ ከዊፕላስ solution ነው የምደውለው።
ለምን ዊፕላስ ዊፕላስ solution ነው የምደውለው እና ድርጅታችን የ transportation አገልግሎት ሰጪ ተቋም ነው
okay እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
okay። ጣፋጭ ነው እ እ ጣፋጭ ነው።
አዎ ቆንጆ ነው። ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን እ ከምንቆርጠው አስር percent ላይ አራቱን percent መልሰን ለአሽከርካሪዎቻችን የምንቆጥብ ይሆናል ማለት ነው። እ ይህንንም ያደረግንበት ደግሞ ዋነኛ ምክንያት አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ያህል ጡረታ ሊሆን ይችላል፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች እያገኙ ስላልሆነ እ እኛ ደግሞ እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡበትን ስርዓት ይዘን መጥተናል ማለት ነው።
okay እንዴት አዩት ሀሳቡን? ገንቢ ነው።
አ፣ የሚገነባው መነሻውና ኪሎ ሜትሩ ነው የሚወስነው
የሚወስነው። አዎ።
እሱም እ ያጣ- ቆንጆ ነው።
ልክ ጥቂት ማለቱ አንድ አሪፍ ነገር አሪፍ ነው አይደል?
አዎ።
እሺ፣ እናመሰግናለን። ያው መነሻችን መቶ አምስት ብር ነው። ይሰማል? hello አዎ። ደም- አዎ፣ መነሻው አዎ።
መቶ አምስት ብር ነው። በኪሎ ሜትር አስራ ስምንት ብር ነው። በደቂቃ ደግሞ ሁለት ብር ነው።
አስራ ስምንት ብር በኪሎ አዎ፣ ሜትር።
አዎ
wow አሪፍ አሪፍ።
ወደዳችሁት?
እንዴ ቀላል ጣፋጭ ነው። አሪፍ ነው በጣም እሺ በጣም ነው የምናመሰግነው። ስለዚህ እርስዎም መልካም ፍቃዶ ሆነው ከኛ ጋር መስራት የሚፈልጉ ከሆነ ዊፕላስ solution provider የሚል application አለን።
okay።
Play Store ላይም App Store ላይም ይገኛል። እሱን በማውረድ መመዝገብ ይችላሉ ማለት ነው። እንዲሁም ደግሞ በተጨማሪ በቴሌግራም ዊፕላስ ሰባ አራት ሰማንያ የምትል username አለች። እሷን በመጠቀም ወይም ስልክም ቁጥር እሰጦታለሁ እሱ ላይ document ኦቹን ቢልኩልን እኛ ራሳችን መዝግበን active አድርገን እ፣ መመዝገብ ይችላል ማለት ነው።
okay አሪፍ እሺ።
ቁጥር ልንገሩት
እ፣ አሁን እየነዳው ነው።
ነው። okay እሺ፣ text ማድረግ እችላለሁ። text ላድርግሎትና በዛ ስልክ ቁጥር ማንኛውም ጥያቄም ሀሳብም አስተያየትም ካሎት እ፣ በዛ እኛን ማግኘት ይችላሉ ማለት ነው።
okay እሺ።
እሺ፣ ስለዚህ ከኛ ጋር አንድ ማይል saving ም investment ም ነው። እሺ፣ በጣም አንቺ ምን- እናመሰግናለን።
አሪፍ ነው።
መልካም ቀን። እሺ፣ መልካም ቀን።
እሺ፣ አሜን፣ አሜን። አንቺም ለእርሶም እሺ፣ thank you